የነገን ማወቅ ፈለግኩኝ መጪውን ማየት ናፈኩኝ የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛሽ ወሰንኩኝ ብረታ አስቤ አካሌ መንፈሴን ሰብስቤ በፍቅርሽ ሕይወቴን